hello hello hello
አቤት ሰላም ጤና ይስጥልን። ቴሌ ብር
ካርድ እየወሰደብኝ ነበር።
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባሎታል። በሚገባለት ትኬት እድሎትን መሞከር፣ game ኦችን ይጫወቱ።
አይ ደግሞ እንደዛ ስለ አይሰራም አቤት
አይሰራም።
ለማቋረጥ ነው። ኮከብ ዘጠኝ ሰማንያ አምስት በሰላም ብሎ ይደውሉ። ስድስት ቁጥር ላይ ለማቋረጥ እንላለን።
አይመለስልኝ
ካርድ ይቅርታ አይመለስም። እሺ